ሰላም ጤና ይስጥልኝ ብሽት ቤት
مرحباش يا مسلم
እ ሄሎ ሰላም ጤና ይስጥልኝ
ሰላም ነው።
አለን አለን ምን ነበር ወንድሜ?
የብር ቤት ቤት እሺ ምን ሆነ?
ችግር አለ።
ምን አይነት ችግር ነው? እባክህ
withdraw ፈልገ እ withdraw አድርገህ ነበር?
አዎ አይገባም። እኔ ስልኩ መቼ ነው? እስኪ ቤት ቤት ስልክህን ትነግረኛለህ? ቤት ቤት ስልክህን
ረሳኝ።
እሺ
ሰላሳ ስድስት እሺ
ስልሳ ሶስት
ሰላሳ ስድስት ስልሳ ሶስት
አስራ አንድ እ
ስልሳ አንድ እሺ
አምስት መቶ ነኝ።
እሺ ዜሮ ዘጠኝ ሰላሳ ስድስት ነው
አዎ ዜሮ ዘጠኝ እ
ሰላሳ ስድስት ነኝ።
እሺ ስልሳ ሶስት ስልሳ አንድ አንድ ቁጥር ይጎላል።
አንድ ቁጥር አዎ ስልክህን ንገረኝ በደንብ
እባክህ ደውል ስለ ወካሱ ይሄ ካው ቁጥሩ ዜሮ ሰላሳ ስድስት ስልሳ ሶስት እሺ
አስራ አንድ ስልሳ አንድ
እሺ አስራ አንድ ስልሳ አንድ መቼ ነው ድሮ ያደረከው?
ትናንትና አልነበረ
ስንት ብር ትናንት ማታ ስንት ብር?
አምስት መቶ ነው።
ስንት ብር
እ?
ስንት ብር አልከኝ?
ስድ- እ፣ አምስት መቶ ብር ትላንትና
ትናንትና። አዎ አይ fail አድርጎ ወደ Best Bet የተመለሰ ነው እንጂ እኮ withdraw የተደረገ ብር የለም።
withdraw የተደረገ ብር የለም እንዴ?
አዎ አባቴ አይ screenshot ሊላክ ነዋ።
አይ አልወጣም፣ fail ነው የሚለው አልወጣም። ወደ Best Bet account return አድርጎ ነው የተመለሰው እና
እሺ check አድርገው account history ላይ ገባና የትናንትና history ስታየው reverse አድርጎ ከሆነ የተመለሰው እዛ ላይ ማየት ትችላለህ። ወይ ደግሞ ብር ሳይኖርህ ሞክረኸዋል ማለት ነው።
እሺ ቆይ ቆይ check እናደርጋለን።
ስለ ደወልክ ታመሰግናለህ።